ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው
ትላንት ወሎ ብር ዘጠና ብር ገብቼ አሁን የለም። ትላንት ጀምሮ ምን አሉኝ?
ዘጠና ብር አስገብቼ ውሎ አካውንት አሁን የለም። ከትላንት ጀምሮ የተላከሉትን ሜሴጅ በቴሌግራም ይላኩልን።
አይደለም ውሎ አካውንት ዘጠና ብር አስገብቼ ነበር ዲፖዚት አድርገው ነው አይደል?
ከውድ ቤታ እና ምንም ከቴሌ ብር የተላከሉትን ሜሴጅ በቴሌግራም ይላኩልን ደንበኛችን።
በእንትን ነው በሲቢኢ ብር ከቲቪ የተላከሉትን message ይላኩልን።
እሺ አይ እኮ እንትን አይገባማ
ምኑ message message ይላክላቸው
message ኡ አይገባ